ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው። ሄሎ ሄሎ ምን አሉኝ?
ባንክ transaction ልኬ ነበረ ማለቴ የከፈተው ማለት ነው።
እሺ
እና እስካሁን አላያችሁትንም መሰለኝና ባለፈው withdraw አድርጌው
ማን ነው የሚለው?
ከሆልች ዳግ
ዳጊ ነው የሚለው ስሞት?
አዎ
ዳጊማ
ዳጊ ጌታቸው
ዳጊ ጌታቸው ነው የሚለው የቴሌግራም account ኦት?
አይ እሱ ዳጊ አባቱ ልጅ ነው የሚለው
እሺ ከዚህ በፊት የ branch ነበር የላኩት አይደል? ቅድም ነው አዎ።
አይደል ላኩ ያልናት?
ቅድም ላክ ብለሽኝ የባንክ transaction ኡ ልኬልሻለሁ አጋጣሚ ስለከፈተ ማለት ነው
ስልክ ቁጥሮትን ግን አላኩልንም።
ስልክ ቁጥሩ አሁን የምደውልበት ነው እና እዛው ላይ ላክልሽ አዎ ይላኩልን።
እሺ እሺ መልካም ቀን።
እሺ